ሄሎ
ሄሎ፣
ዋሽንግተን ነው ኤማራ ያለና ኤምአር ያላችሁ?
አለና ሳ- ሳ- ሰዓት ስንት ሰዓት ስንት ሰዓት ነው የምትሰሩት?
ሀያ አራት ሰዓት
አ፣ ኦኬ ቀንም አለ አይደለ?
አለ።
አ፣ ዋጋው ስንት ነው?
ኤማራ ምኖትን ነው የሚነሱ እ የ- የ- የሄሞሮይድ ነው ሄሞሮይድ ፌስት ብለን እኮ ምኑ ጋር ነው የሚነሱት? አንገት hemorrhoid ጣራው፣ hemorrhoid hemorrhoid ፍንጢጣ ፍንጢጣ ፍንጢጣ ላይ hem- hem- hemorrhoid ነው። Hello
አንድ ቆይ ታገሱ።
እሺ እሺ
አራት ሺ አምስት መቶ አምስት ብር
staff ነኝ። ፓ- ምኒልክ ሆስፒታል ነው የምሰራ። ድንገተኛ ዲቴ- ምንም discount የለም።
ስልኮትን አስተላልፋለሁ ለሚመለከተው ክፍል፣ እነሱ ደውለው ያወሮታል። እሺ
ዛሬ ካመጡ አለ ግን አዎ አለ። እኛ ሁል ጊዜ ነው የምንሰራው
እሺ እና ይህን ስልክ አስተላልፋለሁ። አሁን ትደውልሎታለች ማናጀሯ።
ዛሬ እንዲደውሉ እንትና አለቻ ማን ነው ዮርዳኖስ ነው አ፣ ገሊላ ገ- ገ- ገሊላ እኛ በጋ መጣ ፕሮሞት አዎ፣ እየሰራች ገሊላ ነበር ነች፣ ገብቶኛል።
ፕሮሞት እየሰራች ነበር አ። እሺ ደውላለሁ ከሌላ ይልቅ ከገ- ገሊላ ሳትሆን ማገናኘት ሀረገ ወይን ትባላለች። ዶክተር ነች፣ ማናጀር ነች።
እሺ እሺ ለማንኛውም ዘ- ዘ- ዛሬ ይዤው እመጣለሁ አሉ አይደለ እሺ እሺ እሺ አመሰግናለሁ